ሞክሩ ልርዳዎች
ሪፖርት አድርጌ እስካሁን ተናለ ቅድም
እሺ፣ ደውሎ አስመዝግበው ነበር። እሺ፣ ያስመዘገቡበትን ስም ይንገሩኝ።
መሐመድ ጃሚ
እሺ፣ ቁጥሮት አሁን የደወሉበት ነው።
ዜሮ አምስት ዜሮ አምስት ሰባት ሰባ አራት
እሺ፣ ያየሁሎት ነው። ትንሽ መስመር ላይ ይጠብቁኝ።
መስመር ላይ አዎ፣ ትንሽ ይጠብቁኝ። ምስሉ ላይ ያለው ደንበኛችን አሉ አሉ እሺ፣ ስላስጠበቅኩት ይቅርታ። እዚህ ጋር እንደሚያሳየኝ ለባለሙያዎቹ ተላልፎሎታል ጉዳዮች። አዲስ የተሰጡ መረጃ ግን የለም። ስለዚህ እንደነገሩን ደውለን እናሳውቆታለን።
እሺ፣ እሺ።
መልካም ምሽት ይሁንልዎት።